Hello? Hello?
Yes.
Hello?
Yes.
Hello?
አቤት
ስማ
አዎ
ይቆራረጣል። የ- የምክክር መድረክ ነጻ ስልክ ነው አይደል? ይሄ?
አዎ። አዎ ነው አ? Hello
ይሰማኛል እሱ እ?
እኔ ይሰማኛል ዶክተር ይሰማዎታል?
አዎ እንደና አሁን አጀንዳችሁ እንዲህ በሚል የሚስ ጊዜ እና ይሄ ቤት አዎ እ? በምን መልኩ ነው መሳተፍ የሚችል
በጽሁፍ ማቅረብ ትችላላችሁ አቤት እ?
ጽሁፍ እዚህ ዋናው መስሪያ ቤት መታችሁ መስሪያ ቤት ወስዳችሁ በጽሁፍ ማቅረብ እንደገና ኢሜል አለ ኢሜል መላክ ይችላሉ ሴት ነው የሚልከው?
ሄሎ ሴት ነው የሚልከው?
አዎ በስልክ አይደል?
አዎ
ስራሽን ነው የምናገኘው።
አሁን አይነ
ራሴ- ማር ሜዳ እንትን ነው ሽሮ ሜዳ ከኤምባሲ ነው ሽሮ ዳና ይሰማኛል፣ ከጅማ ይሰማኛል።
ጅማ ደውሉልኝ።
ደውሉ ሄሎ ከጅማ እኮ ደውሉ።
ከጅማ ከሆነ ጅማ አቤት ጅማ ከሆነ ጅማ ስለ- ስንመጣ ይህን ጊዜ ይሰጣሉ ጅማ እንመጣ ያኔ ይሰጡ
እዛ ስትመጣችሁ ጅማ እኔ እንሄዳለን።
እንዴት ነው የማውቀው? ኢንፎርሜሽን ለምትመጡ ምን ያውቃል?
በሚዲያም በት- ሚዲያ ይባላል። ይችላሉ ብዙ ጊዜ በራሪ ወረቀቶች ቅሳ ምናምን ስለሚደረግ ያን ጊዜ ይሰማሉ።
አሃ፣ እዛም የማለ ወደዚህ ታላችሁ ሄሎ አዎ።
ወደዚህ ልማጥላችሁ ብለና
እሺ፣ እሺ።